አቤት ጤና ይስጥልኝ። ኢትዮሲ
ከድሬዳዋ ወደ አዲስ አበባ የሚሄድ flight ዛሬ ማታ አለ።
ከድሬዳዋ አዲስ አበባ ለዛሬ ሞልቷል። ለነገ አዎ ግን- ለዛሬ ማታ ይቅርታ በጣም ለዛሬ ማታ ሙሉ ነው። ለነገ ነው ያለው ለነገ ስንት ሰዓት?
ለስንት ሰዓት ወይ እያየሁት ነው ያሉትን እ ያሉትን የበረራ አማራጮች ለነገ እ እያሉት ነው። የተወሰነ ደቂቃ ይስጥ መስመር ላይ አ፣ የነገው አ፣ price ኡ ሰባት ሺ ዘጠኝ መቶ አስራ አራት የኢትዮጵያ ብር ነው። ጠዋት ሰባት ሺህ ሰባት ሺ ዘጠኝ መቶ አስራ አራት የስንት የስንት ሰዓቱ?
የነገው የስንት ሰዓቱ መሰሉት? ዘጠኝ ሰዓት ከሰላሳ አምስት ከሰዓት አስራ ሁለት ሰዓት ከሩብ ማታ ላይ አስራ ሁለት ሰዓት ከሩቡ ነው ሰባት ሺህ ሰባት ሺ ዘጠኝ መቶ አስራ አራት እ አዎ
አይ እሺ ቻው።
ኦኬ